ጤና ይስጥልን ቢጃ ኢትዮጵያ በተራሮ ነኝ። እባክዎ ምን ልርዳው?
አሁን ደውዬ ነበር።
እሺ እሺ፣ መልሼ ለምን ደውዬ።
አገኘሽ? ቁጥሩን አዎ ሀ- ሀያ አንድ ስድስት ሰላሳ ዘጠኝ
ትንሽ ጠብቆኝ።
እሺ
ሀያ አንድ ስድስት ሰላሳ ዘጠኝ አዎ
SMS ገብቶሎት ነበረ።
እ፣ አዎ message ደርሶኛል። አዎ ይሄኛው ቁጥር ነው እ፣ የመጣሎት አብሮ አዎ አዎ አሁን የነገሩን ቁጥር አዎ አዎ
የግሮሰሪዎትን ስም ልቀበል።
ኤላ ባርና ሬስቶራንት
ትንሽ ጠብቆኝ።
እሺ
ደንበኛችን መስመር ላይ ነዎት?
አዎ
አንድ ቁጥር